Hasset ሰባ ሶስት
ስምንት ሺ ፒኑን አስተካክልልኝ
እሺ አይልሃለሁ
በደንብ ይውስ ያሴፍ ምንም እየጨመርሽ አይደለም። ምንድን ነው ልክ ስለሚሆን ነዋ።
ኧረ ተይ ልክ አይደለም።
እህም፣ ልክ ነው ዘነበ፣ ልክ ስለሚሆን ነው እስካሁኖቹ።
ቅድም አሁን የሲቪል ሰርቪሱ ልክ ነው?
ሰባ አምስት ብር እኮ አደረግኩት እንደ ስልሳ አምስት ያሰበልህን አዎ እሱማ እና ሰባ አምስት ብር አድርጌልሃለሁ እኮ።
ከዛ በላይ አይመጣም ብለኝ ነው ኪሎ ሜትሩ።
ኧረ ከዛ በላይ እኮ ለለምን አንተ ትሰራለህ? ሞተረኛ አላ እንዴ? እ? እስቲ ንገረኝ።
እሺ በቃ እሺ እቺን አስተካክልልኝ።
አይልሃለሁ። ቻው።